አሎ hello፣ ጤና ይስጥልኝ።
አለን፣ ሰላም ነው?
ሰላም።
አለን አለን።
Okay። እ ከ ChipChip ነበር የምደውልልዎት አማን ነው?
አዎ፣ ማንኛ?
Okay። ChipChip ላይ order አድርገው ያውቃሉ አይደለ?
አዎ፣ አዎ።
Okay። Service ኡን እንዴት አገኙት?
Service ኡ አሪፍ ነው እስካሁን ባለው።
አዎ።
በአቮካዶ ነበር እኛ እንትን ያልነው። አቮካዶ ግን ትንሽ ተወደደብን በጣም እኛ የገዛንበት time ላይ አሁን በጣም over ሆነብን።
Okay። ተወደደቦት?
ትንሽ ተወደደች። አስራ አምስት እያለ ነበር አስራ ሁለት ብር ነው አስራ አምስት ብር እያለ ነበር የወሰድነው ከእናንተ።
እሺ። Okay። እሺ። ሌላ የሚሰጡን ሀሳብ አስተያየት አለ?
እ ሌላ application ኡ ትንሽ የሚያስቸግርበት time አለ።
Okay። እ ምን ብሎ አስቸግሮት ያውቃል?
ክፍያ ላይ ምናምን አዎ።
እየተቸገርን ነው።
Okay። እሺ። እሱንም አሳውቅልዎታለሁኝ እና ይስተካከላል።
ኦኬ።
ሌላ ፕሮዳክት በሰዓቱ ይደርሶታል? ጥራቱን የጠበቀ ነው?
Product ኡ አሪፍ ነው። እኔ እንዳልኩ ከአቮ- ከአቮካዶ ጀምሮ ነው አዎ።
እ ምርቱ፣ ጥራቱ፣ product ኡ ሁሉ ነገር አሪፍ ነው። ትንሽ የዋጋ ነገር ነው። የዋጋ ነገር ወይ እ መደራደር አለብን ወይ ከእናንተ ጋር ይደጉን።
Okay። አቮካዶ ላይ ብቻ ነው አይደለ? እንደዛ አይነት ነገር
አቮካዶ ለብቻ ነበር ያዘዝነው ከዚህ በፊት።
አይ ዋጋ ተወደደ ያለኝ።
አዎ አቮካዶ ያው እኔ በ- ምናልባት በብዛት የምወስደው እሱ ስለነበረ ይሆናል። እ ድ- ድንች፣ ቲማቲም ማን ነው ድንች፣ ሽንኩርት እም።
እነሱ እነሱንም እነ- እንደዚህ አይነት ነገሮች በብዛት የምወስደው ከእናንተ እኔ።
Okay። እሺ። ስለዚህ በቃ አሳውቅልዎትና ቀጣይ ይስተካከላል።
እሺ እሺ፣ ችግር የለም።
እሺ፣ መልካም ቀን።
እሺ እሺ።